ጤና ይስጥልኝ BGI ኢትዮጵያ ራሔል እባላለሁ ስምንት
እመቤቴ መለበት እዚህ ስቴዲየም ዙሪያ እመቤት እባላለሁ። እንትን ማሽኑ አላቀዘቅዛልን draft
እሺ የ BGI መለያ ቁጥር አለ ወይም ደግሞ TIN number እ?
የ BGI መለያ ቁጥር ወይም ደግሞ TIN number ካለው እሱ TIN number ለአራት ዜሮ እሺ።
አስራ አራት ዘጠና አምስት ሀያ ዘጠኝ
አራት ጊዜ ዜሮ ነው ያሉት
እ?
አራት ጊዜ ዜሮ ነው ያሉት አራት ዜሮ እህ አስራ አራት ዘጠና አምስት ሀያ ዘጠኝ
እሺ እባክዎትን አንድ መስመር ላይ ጠብቁኝና check ላድርግልዎት የ draft ማሽኑ ማሽኑ እሱ አላቀዘቅዝ አለ አይደለም አስራ አንድ ምናምን እስቲ አውጣው ይሄን
hello አውጣው ይሄን
hello አሎ እመቤቴ ቁጥር ነበረው አይደለ
እመቤት ባር ነው የሚለው ደንበኛ አዎ አገኘሽው አዎ አግኝቼዋለሁ የት ሁለት ሰፈር ነው ዘጠና ያሉት?
ስምንት ነው የካርድ ቁጥራችን የት ሰፈር ነው ያሉት ስቴዲየም ዙሪያ
የ draft ማ- ማሽኑ አላቀዘቅዝ አለ?
አላቀዘቅዝም አዎ ሙሉ ስሞት ይንገሩኝ
ተመዝግቧል ሙሉ ስሞት ይንገሩኝ እመቤት ተስፋዬ እመቤት ተስፋዬ ላሊበላ ፊት ለፊት ነው ቤታችን
እሺ አሁን የደወልበትን ቁጥር ላይ ያዘው አዎ አዎ
ለሚመለከተው አካል ያስተላልፈዋል እሺ አመሰግናለሁ ሌላ መረጥ ነገር አለ የለም በቃ እሺ ስለደወልኩ አመሰግናለሁ።
ስለ አገልግሎት ያሉትን ሀሳብ አስተያየት እሺ።
ከምድምጽ በኋላ አስቀምጡ መገምጡ እሺ አሜን